good morning reception ጃንቱ speaking።
እንዴት ዋላችሁ?
እግዚአብሔር ይመስገን።
አለ ሞሮኮ ዛሬ ይኖራል እንዴ?
አ ለስንት ሰዓት ፈልገ ነው?
ስንት ሰዓት ላይ ነው ክፍተት አለ? በከሰዓት
ለስንት ሰዓት ነው የፈለግን?
ሰባት ሰዓት አካባቢ ይኖራል።
ሰባት ሰዓት ላይ ለስንት ሰው ነው የፈለጉት?
አንድ ሰው
አንድ ሰው ሰባት ሰዓት ላይ ትንሽ busy ነው የሚሆነው። ይቆዩኝ አንድ ደቂቃ እሺ፣
ወይ ከዛ ወደ ታች ማድረግ ይችላሉ።
ስምንት ስምንት ሰዓት ምናምን ስምንት ሰዓት እሺ።
እሺ፣ እሺ።
ማን ልበል ስሞትን?
ዮርዳኖስ ስልኮትን ልውሰድ። ዜሮ ዘጠኝ አንዳንድ አንድ አንድ ሰማንያ አንድ ሰማንያ አንድ ሀያ ሰባት አስራ ዘጠኝ
ቆየኝ አንድ ደቂቃ ዜሮ ዘጠኝ አንድ አንድ ሰማንያ አንድ እ ሀያ ሰባት አስራ ዘጠኝ ሀያ ሰባት አስራ ዘጠኝ እሺ አዎ፣ ለስድስት መሆን ይችላል። ስድስት ላይ ክፍተት አለው እንዴ?
ስድስት ይችላሉ።
በቃ እሺ፣ ወይ እንደዚያ ይሁን። ይቅር።
ስድስት ይሆንልዎት።
አዎ፣ አዎ፣ እሺ እሺ እሺ